ሰላም ጤና ይስጥልኝ። Best Bet
ሰላም እንትን ነበረ ምን?
ብር ቀርቶብኝ ነበረ ወደ ቴሌ ብር ልኬ እሺ፣
አልገባልኝም።
Best Bet ስልክ ቁጥር የደወልክበት ነው?
አ
እሺ፣ ጠብቀኝ አንዴ። ስንት ብር ነው? ይቅርታ።
ሁለት ሺህ አምስት መቶ እሺ፣ ጠብቀኝ። hello
አቤት process ላይ ነው ያለው እና ለ SantimPay inform አደርግልሃለሁ። እሺ አንተም ዘጠና ሶስት ስልሳ ላይ ደውለህ መጠየቅ ትችላለህ።
ማለት
አሳውቅልሃለሁ። pending ነው የሚለው status ኡ እና ለ SantimPay ቶሎ እንዳስገቡልህ አሳውቅልሃለሁ። አንተ መጠየቅ ትችላለህ ለማለት ያክል ነው።
ምን ላይ ነው መጠየቅ የምችለው?
ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ እሺ፣ አዎ።
አመሰግናለሁ።
እሺ እሺ፣ መልካም ቀን